hello ጤና ይስጥልኝ Best Bet ራሄል ነኝ። ባኮም ልርዳው?
ትኬት check ለማድረግ ነበር።
እሺ አንዴ ትኬት ID ንገረኝና check አደርግልሃለሁ።
አስራ አንድ
እሺ
ሰማንያ አራት እሺ
ስልሳ ስድስት
ስልሳ ስድስት ነው አስራ ስድስት ስልሳ ስድስት እሺ ዘጠና ስድስት
አ፣ ይሄ ተመላሽ የለውም ሶስት ጨዋታ ነው የወጣው
እሺ፣ ሌላ ይላል።
ነገር?
እሺ አዎ፣ እሺ እሺ ንገረኝ።
እሱ ቀን አስራ አንድ እሺ
ሰባ ሰባት እሺ
ስልሳ ሶስት እህ
ዘጠና ሁለት
አስራ አንድ ሰባ ሰባት ስልሳ ሶስት ዘጠና ሁለት
አስራ አንድ ሰባ ሰባት ስልሳ ሶስት ዘጠና ሁለት ዘጠና ሁለት አዎ እሺ አዎ
አ፣ ይሄኛውም ያልተካሄደ ጨዋታም አለው አይደለ? የዛሬ ነገና የከነገ ወዲያ። እስካሁን ግን ሁለት lost ስላለው አ፣ ዞሮ ጨዋታዎቹ ቢካሄዱም ተመላሽ አይኖረውም።
እሺ፣ እሺ ሌላ check ማደርግልህ ቁጥር አለ?
የለም። እናመሰግናለን።
እሺ ስለ ደወልክ እናመሰግናለን። መልካም ቀን።